Hello?
Ah, Then I installing database.
ah, ካድ- ካድሬ የተቋጠረ ነው። ያ- አሁን ወደ ነው ምን አልከኝ? ኦኬ ያ-
አ- አሁን ደውላ ነበር።
አዎ ቁጥርም አሁን ያወራ ነበረ ልጁ መጨረሻ ሶስት መቶ ግሪንቢ የሚለው በዚሁ ስልክ ነው ቤስት ቤት።
በሱ ቤቱ አልሰራም።
ኦኬ ሌላ ነው 08 አስራ አምስት
09 አስራ አምስት 15
ሰራ ስምንት
38
ሰራ ስምንት ሰራ ስምንት
15 ሰራ ስምንት
ይቅርታ አይሰማም። ለዛ ነው ይቅርታ።
አ- አ- አሁን ይሰማል። ተና- ንገረኝ 09 15
ሰራ ስምንት 08 ሰላሳ ኦኬ ራሱ ነው።
አዎ።
እሺ እሺ እያየሁልህ ነው።
እሺ እሺ አንዴ ጠብቀኝ። Hello hello
አዎ ወንድሜ እ፣ ስንት ብር ነበር?
ሶስት መቶ
OK ቀኑስ
ቀኑን አለ እንትን የእንግሊዝኛ አንድ የነበረ ቀን deposit ነው withdraw ነው?
ያ እንትን ጉዳዩ እያደረግ ነበረ withdraw አ
መቼ ነው ያልከኝ? ቀኑ ይቅርታ፣
ያ ቀኑ መቼ ነው ያልከኝ? የለም ሶስት መቶ ብር ለዛ ነው።
አንድ ቀን አንድ የነበረ አንድ ማለት ከትላንት ወዲያ ማለት ነው።
አ ትላንት ወዲያ ነው ትላለች እሑድ ነው አ እንደዛ ነው።
ከትላንት ወዲያ ሀምሳ ብር deposit አድርገሃል። ከዛ- ከዛ ውጪ ከትላንት ወዲያ ሀምሳ ብር ነው deposit ያደረግከው በዚህ ጉዳዩ account እያደረገ- እ እ?
ጉዳዩ እያደረገ ዊዝድሮ የለም ዲፖዚት ሀምሳ
አይ ይሄ ውስጥ ብዛው ነው ዊዝድሮ የለም ዜሮ አንድ ቀን ላይ የለም ዊዝድሮ የሚያሳየው የለም ቀኑ ይው አንድ ቀን የነበረ አንድ ቀን አንድ ቀን እኮ አንድ ነው አይደል አንድ አዎ።
አስር አይደል አንድ አስር ሀያ ሀያ ሶስት የለም አዎ።
ሀምሳ ብር- ሀምሳ ብር ብቻ ዲፖዚት አድርጋል ከዛ ውጭ የለም
ወቺ የለም ምናምን ምን
ወቺ የለም ወቺ ልታደርግ ነበረ ወቺ ወጪ እኮ የለም ወንድሜ አልጠየቅም እኮ በዛ ቀን የለም ወይ ሌላ አካውንት ነው
ስልኩ ስን- ምን ምን ሳፍኩት አሁን እኔ ያ በስበት ስልክ ነው ትፈልጋለህ አ?
አዎ አዎ የደወልኩ አይደል በስበት ስልክ።
ይሄኛው አይደል እንዴ ዜሮ ስምንት መጨረሻኛ ያው የሰጠው መጨረሻው ዜሮ ስምንት ነው ንገረኝ አዎ።
እሱን- እሱን ንገረኝ ዜሮ ስምንት እሺ ዜሮ ዘጠኝ አስራ አምስት አስራ አምስት የበስበት ነው እሺ እሺ
ዜሮ ስምንት ዜሮ ስምንት ሰላሳ አራት ሰላሳ አራት
ዜሮ ስምንት እሺ በስምንት ብቻ ነው የሚለያየው ከበፊቱ አ፣ ለዛ ነው የሸወደው አንዱ ዜሮ ስምንት አንዱ ዜሮ ዘጠኝ ነው አይደል አዎ፣ እንደዛ ነው ወጪ እያደረግ ነበር ደግሞ ስልኩ በላቸ ነው ዜሮ ስምንት ነው አ፣ አ፣ አ።
አዎ። ይህ የበስበት መጀመሪያ ያስወረ ነበር ይሄ ነው ዜሮ ስምንት መጨረሻ አወቅኩት ሶስት መቶ ብር አግኝቼዋለሁ ቆይ ቼክ ላድርገው
አዎ፣ ማስተካከል አለብን። እኛ እሺ አንዴ ጠብቀኝ ያው
ወንድሜ ሶስት መቶ ብር ወደ Best Bet ተመልሷል እሺ አመሰግናለሁ በጣም እሺ እሺ ወንድም check አድርገው እሺ